hello hello hello
hello ሄሎ ጤና ይስጥልኝ አብረሽ ይስጥልኝ
ኮሜዲያን እሸቱ ቲዩብ
አዎ ዶንኪ ቲዩብ ነው ምን ልርዳዎት ዶንኪ ቲዩብ መረጃ ለመጠየቅ ነበር የደወልኩት እሺ
ሄሎ አቤት እሺ ይጠይቁ
ቴሌግራም ላይ ዶንኪ ቲዩብ official በሚለው ሰው add ባደረግን ቁጥር የሆነ ሽልማት ነበርና ይቅርታ ኮሜዲያን እሸቱ የቴሌግራም ቻናል የለንም የእኛ ቻናል አይደለም ይሰማዎታል
አቤት አቤት ቴሌግራም ላይ የእኛ ቻናል አይደለም በስማችን የተከፈተ ቻናል ነው እኛ አዳሪ በስማችን ደግሞ አላልንም አዎ
Okay እንደሱ የሚል የለም አዎ ቴሌግራም ቻናል የለንም እኛ እሺ ትክክለኛው ቻናል የእናንተ የትኛው ነው የለንም የቴሌግራም ቻናል ዩቲዩብ ቴሌግራም የለም የለም የለንም አዎ እሺ እሺ አመሰግናለሁ ስለደወልሽ እሺ እሺ